ሌላ ቤት
ተደውሎልኝ ነበረ ቅድምና በዚህ ስልክ እ እ፣ ይቅርታ ተደውሎሎት ነበረ?
ተደውሎልኝ ነበረ። አዎ እሺ አንዴ ጠብቁ እስኪ።
እሺ
እ፣ የኋላሽት ስልክ ነው?
አዎ አዎ እሺ refund አልተደረገልኝም ብለው complain አቅርበውልን ነበር።
አዎ አዎ አዎ የመቼ ነበረ?
እ፣ አንድ ሳምንት አለፈው መሰለኝ የተረሳው።
በዚህ ስልክ ቁጥር ነው እንትን የተባለው?
አዎ በዚህ ስልክ ቁጥር ነው።
ድንች ነው?
ድንች ነበር። አዎ
okay አምስት ኪሎ order አድርገው fail አድርጓል አይደለ?
fail አድርጓል። አዎ አምስት ብር አዎ።
ነበር። አዎ ብሩ እ፣ ተመላሽ ይሄ- አልተደረገልኝም።
check አድርገዋል፣ ግን አንዳንዴ text አይገባም ብሩ ሲመለስ እና እ check አድርገውታል አለመግባቱን አለመግባቱ ማለት የቆየ ስለሆነ እስከ ትላንት ድረስ ያሉት እ፣ ተመላሽ ተደርገዋልና
አዎ ያው ይገባ የለ text ቴሌብር ላይ ቴሌብር እ, ይልካል text አንዳንድ ጊዜ አ- አንዳንድ ጊዜ ይዘገያልና text ኡ ይዘገያል ብሩ እህ።
ይገባና ማለት ነው። እና እሱ check አድርገውታል።
አርግ ያለው አዎ እንትን አላለም።
በቃሽ እሺ፣ እኛ screenshot ኡን እንልክልዎታለን የተመለሰበትን።
እሺ እሺ እሺ፣ መልካም ቀን ይልዎት።
ይኸውላችሁ።
በቴሌግራም እንልካለን።
እሺ እሺ እሺ እሺ፣ መልካም ቀን።
ሄሎ